ማለት ነው? ነይ እኮ ነው የምልሽ አንቺ ነይ ተመለሽ። ነይ እኮ ነው የምልሽ
ሸጋብቻ ቆንጆብቻ ናረያ ደማለው ለወለድሽ ማሳሰብ ነው ለአምባሰልሽ ማሳሰብ ሸጋብቻ ቆንጆብቻ ናረያ ደማለው ለወለድሽ ማሳሰብ ነው ለአምባሰልሽ ማሳሰብ ነው ላይ ደጃች ተወራሪ ምዕራፍ ንጉሥ ብለው አይበቃም ያንሰዋል ተፈጥሮ ልዩ ነው። አይበቃም ያንሰዋል ተፈጥሮ ልዩ ነው። ወሬ ማሞግሸን እንታና መቅደላ እስኪ ለዛ ቆንጆ ስማው ጥምለን ሌላ እስኪ ለዛ ቆንጆ ስማው ጥምለን ሌላ ላይ የበረሃው ዘላን ያዳሉ ጎረምሳ ሸከው ባለ ገብረን የራያው አንበሳ ሸከው ባለ ገብረን የራያው አንበሳ በከመከሙ ላይ ሚዶን ሰክቶ እዩ ሲንጎራደድ ጊዜውን አንግቶ እዩ ሲንጎራደድ ጊዜውን አንግቶ ማሸት የፍቅር አያያዝ እሱ ወደ ውሸት ቃሉ ማሽላ ነው ማሰል ማሸት የፍቅር አያያዝ እሱ ወደ ውሸት ያንስብኛለን ያንስብኛለን ያንስብኛለን ያንስብኛለን ቢሰብሉለት ያንስብኛለን ቢቃኙለት ያንስብኛለን
عجب عجب عجب له عيش ارجموا بيه
ሸጋ ብቻ ቆንጆ ብቻ ናረያ ደማለው ለወለድሽ ማሳሰብ ነው ለአምባሰልሽ ማሳሰብ ነው ሸጋ ብቻ ቆንጆ ብቻ ናረያ ደማለው ለወለድሽ ማሳሰብ ነው ለአምባሰልሽ ማሳሰብ ነው ላይ ራያና ዘበው መሳባ ጌትዬ ማርየና መርጦ ሐይቅና ኮብዬ ማርየና መርጦ ሐይቅና ኮብዬ ይወለዳል ቆንጆ ይወለዳል ሸጋ ወደ ራጣ እንጂ ከሱ የሚጠጋ ወደ ራጣ እንጂ ከሱ የሚጠጋ ናይ ብቻ ነው የሰው መጨረሻ ለእኔ እሱ ብቻ ነው የሰው መጨረሻ ካሳሳስታየው እየበለጠብን ውበቱን ለመግለጽ ቃላት አነሰብን ውበቱን ለመግለጽ ቃላት አነሰብን ሸበላ ጅማም ሽከርከሩ ከእኔ የማይጠፋው ምንድነው ሚስጥሩ? አበባ ብልሸት ኮከብ ብል ጨረቃ ላላገኘሁም ስል እሱ የሚበቃ ያንስብኛለን